ጤና ይስጥልኝ ቴስ የበራ ምርጫ ማዕከል ባኮት የምንርዶት
ከውጭ ወደዚህ በረራ እንትን ፈልጌ ነበረ ለመጠየቅ እሺ ይቻላል
ከባንኮክ
እሺ
ከባንኮክ ወደዚህ አዲስ እሺ አበባ ለመች ነው የፈለጉት
መቼ ያለ በረራ በ- በዚች ወር ውስጥ ምናምን አንድ ቀን እንትን ብላለች።
እሺ መመለስ ይፈልጋሉ
አይ ወደዚህ አይደለም፣ ከዛ እዛ ነው ያሉት፣ ከዛ ወደዚህ ነው እኮ ከዛ መመለስ ወደዚህ ይችላሉ።
መጥተው ይመለሳሉ ወይ ሰዎች አይመለሱም። እዚህ ነው ያሉት።
እሺ ስንት ናቸው
ሁለት ሰው
አዋቂዎች ናቸው
አዎ፣ አዋቂ ናቸው።
እሺ የኢትዮጵያ ፓስፖርት ነው ያላቸው
አዎ
እሺ ያቸው ነው አንድ ደቂቃ ታገሱ እሺ እ፣ የምነግሩት በ Kenyan Airways ነው። የ- በሱ በሱ ብቻ ነው ያለው በረራ አንድ stop አለው ናይሮቢ ላይ ዋጋው ዘጠኝ መቶ ሰማንያ አንድ ሺህ ሁለት መቶ ስልሳ ሁለት ብር ነው።
ዘጠኝ መቶ ሰማንያ አንድ ሺህ ሁለት መቶ ስልሳ ሁለት ብር።
ዘጠኝ መቶ ሰማንያ አንድ ሺህ ለምን ይሰራል? እሺ አዎ። ሌላ ምህረት ነገር ይኖራል?
አይ እሺ፣ እደውልልሃለሁ።
እሺ ደውሉ። እናመሰግናለን። መልካም ቀን።
እሺ።